ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነው የደወልኩሎት።
እሺ ዛሬ የ broccoli order ነበሩት አይደል የሚመጣ?
አዎ፣ okay ያው በ location ስህተት ምክንያት አልወጣሎትም እና እ, ወሎ ሰፈር ነው እንደ የሞሉት location ኦትን?
እ፣ አሁን ይመጣል።
አ- ዛ- አሁን እንኳን አይመጣም። እ, location ኑ የት ነው? ወሎ ሰፈር ነው።
ለነገ ከሆነ እስቲ ልደውል፣ ላሳውቃለሁ። በስልክ መደውል ይችላሉ።
እ፣ እሺ ይቻላል። እሺ ባለቤት እናንትን ያለችው ቢሮዋ አዎ። የት ወሎ ነው ቢሮዋ?
ሰፈር ነው የት ያለው። ወሎ ሰፈር ነው።
okay። ስለዚህ እሷ መረከብ ከቻለች ችግር የለውም። እስቲ ጠይቋትና ስለዚህ- ያሳውቁኝ።
ወሎ ሰፈር በቃ
በቃ እሺ፣ እሺ ለመቼ?
እደውልለታለሁ መልሼ።
ለነገ ነው ለዛሬ ነው?
እ፣ እሱን check አድርጌ ልንገሮት። አሁን በ location ስህተት ምክንያት አልወጣም ተብሏል ወሎ እና ሰፈር በቃ እሺ።
በቃ ወሎ እደውልለታለሁ ሰፈር፣ መልሼ።
እሺ፣ እሺ፣ ተሞካሽ እሺ።
እሺ